हेलो हेलो
हेलो
हवीश
ሄሎ አቤት።
መረጃ ፈልገን ነበረ።
እሺ ማስታወቂያ የሸቱ እንትን ስታንድ ኮሜዲ መግቢያ ቦታው የት ነው? ዋጋው ስንት ነው?
እ ቦታው ሲኤምሲ ሚካኤል ኢኮኖሚክስ አሶሲዬሽን ህንፃ ነው። መግቢያ አራት መቶ ብር መቼ?
እና ሰዓቱ ዛሬ አሁን ዛሬ ስምንት ሰዓት እና ከምሽቱ ሁለት ሰዓት ነው ያለው።
ሌላ እስኪ የለም ከዛሬ ሌላ እ ሌላ ጊዜም ይኖረናል።
ዛሬ ድንገት ሆነ።
እ ያው ማስታወቂያው ቆይቷል። ከቻሉ ዛሬ ስምንት ሰዓት እና ሁለት ሰዓት ነው ያለው።
አይ በቃ ዛሬ አይመቸንም። በሚቀጥለው ሲኖር እንገባለን።
እሺ እሺ፣ እናመሰግናለን። መልካም ጊዜ